If I really get them, አይደለም ሄሎ
ወይ
እ ሰላም ፍቅር
ፍቅር ነኝ እ ፍቅር
እሺ ፍቅር ስልሳ ስድስት ሰላሳ ሁለት
እሺ ምንድን ነው
ፊን ቻኖሊ ሀያ አራት ኮከብ ህንጻ አርባ ስድስት ሀጋ ማለት ነው።
እሺ ከዛ አርባ አምስት ብቻ ነው አይተሽ አይ- አይተሽ ግን እንዳትዪ መጨመር አለብሽ። እሺ?
አይላለሁ እሺ በቃ እሺ።